hello wow hello አላው ጤና ይስጥልኝ።
አብሮ ይስጥልን።
ምራት አቤት
ከኢትዮ ቴሌኮም ነው እንደውልኝ።
እሺ ሜ- ሜጋ ፕሮሞ ላይ ተጫውተው ሽልማት አሸንፈው ነበር።
አዎ እ፣ ሽልማቶችን ለመልቀቅ approve ተደርጎ ደርሶናል።
እሺ ግን account ኦች የቴሌብር account ኦች ስለማይሰራ እሱን activate አድርገው አስደርጊዋለሁ እኮ ዛሬ
ከተደረገ ታዲያ አይሰራም ነው የሚለው ትኮናች
ኦ- ስለዚህ ድጋሜ ልጠይቅ manage አድርገው ይደውሉልን። account ኡ አይሰራም active አይደለም አልፎት
okay፣ እሱ ድጋሜ ቴሌ ሄጄ ልጠይቅ ወይስ በስልክ manage እችላለሁ?
አድርጉና እሱን ይንገሩ። እኔ አላውቅም እሱን፣ እኛ ሌላ ክፍል ነው ይሄ ክፍል ሌላ ነው።
okay፣ በምን ደውዬ ማሳወቅ እችላለሁ? በዚህ ስልክ መልሼ ልደውል?
በቃ ባለው ከ active ሲደረግ ያ- ቀጥታ ይለቀቃል። already ኦቶሜትር ሲስተም ነው።
እሺ
ቻው